ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ
transaction ባንክ transaction ላክ ብላችሁኝ ነበር ቴሌግራም ላይ እሺ ልከዋል
ልኬያለሁ ግን አላያችሁትም መሰለኝ እስካሁን እሺ አንድ ጊዜ ስልክዎትን ይንገሩኝ
ዜሮ ዘጠኝ አርባ ሶስት ዜሮ ዘጠኝ አርባ ሶስት አርባ አርባ ሰባ ሰባ አምስት
ምንም እኮ አላኩም ምን አለ ምንም እኮ አላኩም ሰላም ብቻ ብለው ነው የላኩት ክብራው ክብራው የሚለው ነው አይደል ክብራራው ክብራራው የሚለው ቀብራራው ነው?
እሱ ጋር ነው የምልከው
አዎ እሺ